ሄሎ ሄሎ፣ አቤት ሰላም ጤና ይስጥልኝ።
አቤት ጤና ይስጥልኝ።
ሁሉ ሰላም ነው አቶ አብርሃም?
እግዚአብሔር ይመስገን። አቤት አለን ሁሉ ሰላም ነው። ከ Flintstone ነው ምስኖ የሚደውሉት።
እሺ እ ባለፈው ሳምንት እመጣለሁ ብሎት ነበረ ወደ ቢሯችን ብቅ አሉት እንዴ?
አይ አላ አልመጣሁም፣ አልተመቸኝም ነበር።
እሺ እንደዛ ከሆነ በየቦታው የእኛ ሽያጭ አማካሪዎቻችን እየወጡ መረጃውን ስለሚሰጡት እስካሉበት ቦታ ሄዶ መረጃውን እንዲሰጡ እናድርገው።
ይቻላል።
እሺ የት አካባቢ ነው ጠርሶ ያሉት?
ሀያ ሁለት ሀያ ሁለት ሀያ ሁለት የሀያ ሁለት- ጎላጎል አካባቢ አ፣ እሺ እሺ እሺ ስንት ሰዓት ላድርገው?
አ፣ ከ- ከ- ከአሁን ከአንድ ሰዓት በኋላ እችላለሁ።
እሺ እሺ እሺ እሺ እናመሰግናለን። ይደውላሉ። እሺ እሺ እሺ ታንኪዩ እሺ